እኔ ስለዋልኩኝ ማለት ነው።
በእናት እንትና ምንድን ነው ዲቦስ ያርግዝ እና ይሄ አርባ አምስት ብር ደግሞ ደግሞ አልገባም። ምንድን ነው ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበር ነው ይመኛል።
አይ ዘረስቶኝ አስራ አምስት ሌላ ነው ሌላ ነው። እሺ ቁጥሩን ይንገሩኝ።
ዘረስቶኝ አስራ አምስት ዜሮ ዘጠኝ አስራ አምስት ዜሮ አንድ ዜሮ አንድ አርባ አንድ አርባ አንድ ሰባ ሰባት ሰባ ሰባት እሺ ደንበኛችን እያየሁልዎት ነው። ትንሽ መስመር ላይ ይጠብቁኝ። ጤና ይስጥልኝ ደንበኛችን መስመር ላይ አሉ? እሺ ስላስጠበቅነው ይቅርታ። በዚህ ቁጥር አሁን በሰጡኝ ነበር ያስመዘገቡት? እሺ ጉዳዮት ምን ነበር ያስረዱኝ? ስ- hello ይሰማል?
ይሰማል ወዴት ነበር deposit ያደረጉት ያሉኝ? deposit ያደረጉት ከምን account ነበር?
ይሄ ነው ዲቦስ
ቴሌ ብር ነው ወይስ ሲቢኢ?
ቴሌብር ቴሌብር ቴሌ ከዛ ወደ ምን ቤቲንግ?
ወደ ቤት ጃወሳብ
የቤቲንጉን ስም ያውቁታል? ቤቲንጉ ስሙን ያውቁታል?
ቼ ምን ምን አውቃለሁ በእናትህ እንትን ነው እኔ ቤቲንግ ማለት ለመጫ- ለመጫወት ፈልጌ ነበር እኔ እሺ፣ ዲፖዚት አካውንቱ- ያደረጉበት
እ?
የ betting site ኡን ስም ይንገሩኝ። deposit ያደረጉበትን
ቱ ኤክስፐርት Two X Sport መቼ አዎ።
ነበር?
አሁን አሁን አንድ እ፣